ዘሎ እንዳነሽ ሰላም አለን ከትላንት ወዳ ሄሎ ዋይ አይሰማም። ሌመን አዝዤ ነበር ግን አልመጣልኝም።
እሺ መች ነበር ያልኩት?
ኧረ ጋር ነበረ። ከትላንት ወዳ ወዳ ነበር ከትላንት ወዳ መምጣት ነበረበት እና አለቀ ስቶሪ የልተባና ትላንት የለም። ከዛ ትላንት እንጠብቃለሁ የለም። ዛሬ ማይመን ወይ ነው ነገሩ። አፑ ላይ ደግሞ አለ
እሺ እ ለነገ ላስገባለሁ።
ቃለኔ ችግር የለም። ነጭ እንደው ከኔ ያዘዙትን ይጠብቅ ልክ ነው።
ያስገባቸው
እሺ እኮ ዛሬ ዛሬ ወደ ራስ ካራ በጣም ለምን ነገ ላልኖር ይችላል። ሌላ ትልኝ ዛሬ ዛሬ አይመጣም።
መውጣት ዛሬ መምጣት አይችልም።
አለበት።
እና ደውለው ቢያሳውቁ ኖሮ
እኔማ ይመጣል። ዛሬ ስለ- ላይ ስለሌለ ግን ላክ አደርግልዎት ነበር።
ከባዶ አሳማ ለማምን እያሰበሉ ነገ ሊሆን ይችላል። መልካታው ነገ መቅረብ ይችላሉ አይደለ? እሺ እሺ፣ ነገ እሞክራለሁ። እንግዲህ እንልክልዎታለን።
እናደርጋለን።
ይቅርታ በጣም
አይተሽዋል። ስም ታገኝ እሺ። አዎ።
በስልኬ ታገኝሽ ነው እ፣ ሰ- አይደለ
ይለው
አ፣ ምዕራብ በዛት ሶስት ወር ማለት ነው።
ነው።
አዎ።
ሳይመጣ ነገ እንልክልዎታለን።
ይወደረ አ፣ ትናንትና የዛሬ ቢያሳውቁን ኖሮ ደውለው ዛሬ እንዲላክልዎት አደርግ ነበረ።
አይ ያው አለመምጣቱን እና ይደፋቸው እንዴ ኢንፎርሜሽን ያልደረሰው ቀጣይ ቀን አታደረ እኔ እስከምወል የት መጠበቅ ነው።
ነበረ ሎኬሽኑ?
መልክ አለ
መልካም።
ቃሪያም ነበር እሺ፣ ቃሪያው መጣ።
እና መልሼ ልደውልልሽ።
በእናትሽ አሁን የሆነ ነገር አለ።
እሺ እሺ እሺ።
አመሰግናለሁ።